አላየሁም።
ልንግስት እስራኤል ነኝ። እባክዎን ልርዳው?
ቦነስ ለማስለቀቅ ነበር።
እሺ አንዴ cashier code ኡን ንገረኝ።
አስራ አንድ ሰማንያ ስድስት
እሺ ዘጠና ስድስት ሰላሳ ሁለት
ዘጠና ስድስት ሰማንያ ሁለት ሰላሳ ሁለት ሰላሳ ሁለት
አስራ አንድ ሰማንያ ስድስት ዘጠና ስድስት ሰላሳ ሁለት አዎ አዎ
ሀያ አንድ ብር አለው። አሁን ገብቶልሃል። check አድርገው።
እሺ ሌላ አመሰግናለሁ።
check ማድረግልሃል?
የለም አመሰግናለሁ።
እሺ፣ እኔም ሰላም።
አመሰግናለሁ። መልካም ቀን። እሺ አሜን። እሺ።